hello ጤና ይስጥልኝ። ከቢጫ ኢትዮጵያ ነው የምደውለው።
ወይ እናት ደንበኛችን ከቢጫ ኢትዮጵያ ነው የምደውለው። ስልኩን አሃ።
ስለተቋረጠ ነው።
እሺ፣ አዲስ እናቴ።
አበባ ምን የትኛው ሰፈር ነው ያሉት?
ስቴዲየም
እሺ ደንበኛችን ያው ያው ይሰማኛል ይሰማኛል።
ስቴዲየም ስቴዲየም ስታዲየም እሺ፣ እሺ በቃ ትንሽ መስገድታለሁ።
ሰዓት ያው ለሚመለከተው አካል አስተላልፈዋለሁ። ግልጽ ነው።
እሺ እናቴ እሺ እሺ። ሌላ የምትረዱት ነገር አለ?
እ ሌላ የምትረዱት ነገር አለ?
ሌላ በቃ ልጅን ብቻ ይላኩልን እንጂ ሌላ ምንም እሺ፣ እሺ። ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙት በኋላ ያስቀምጡ። መልካም ነው።
እሺ እናቴ እሺ